ጤና ይስጥልን።
አብሮ ይስጥልን።
ጤና ይስጥልን።
ጤና ይስጥልን። ጤና ይስጥልን። ይሰማል?
አዎ ይሰማል።
ሰላም ነው?
እግዚአብሔር ይመስገን።
አለን አለን። information ፈልጌ ነበር።
እሺ
ማሪባባ ውስጥ ናቸው?
ማሊባባዎች ነው።
እሺ። አነስ ያሉ መኪኖች ይኖራቸዋል ማለት
ማለት ኪያ፣ አቶዝ
አቶች አቶዝ ወይ ኪያ ቪስቶ
እስከ ስንት ነው የሚችሉ?
ማለት ቃል ስንት ይባሉ? ይሄ ግማሽ ግማሽ ሀፋፍ ማመቻቸት የሚቻል ይቻላል ካለ
እንደ መኪናው አይነት ነው የሚለያየው አዎ እኮ ምን አላችሁ እጃችሁ ላይ ያለውን ንገሪኝና እኮ እርስዎት ከአንድ ሚሊዮን ከፍለው ነው ሌላውን ም- ባንክ የምናመቻችለት?
እስከ ስምንቱን ስምንቱን ከፍዬ ሌላውን ባንክ ስምንት መቶ ሺህ አዎ
አቶዝ ነው ያሉኝ?
አቶዝ ወይ ኪያ ቪስቶ
እስኪ እሺ ቁጥር ላይ እንደወትና አዎ።
አለ branch ላይ እንትን ይላል ዜሮ ዘጠኝ ስልሳ ሰባት
ቆይ አንዴ።
አርባ አራት ሰባ ሰባ
ቆይ አንዴ፣ ይቅርታ።
ይገባል ነበር ቆይ ቆይ ዜሮ ዘጠኝ ስልሳ ሰባት
አርባ አራት ሰባ ሰባ
አርባ አራት ሰባ ሰባ
አዎ ሰባ ሰባ እሺ እሺ እሺ